ሄሎ ሄሎ
ጤና ይስጥልን።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነበር የምወስደው።
ኦንላይኑ ምዝገባ አለቀ እንዴ?
አላለቀም አለ ምን ምን ነው ለኦንላይኑ ምን ምን ነው የሚያስፈልገው?
እ፣ ኦንላይኑ ያው መጋቢት አስራ ስድስት ነው የሚጀመረው እ፣ ከ- በሳምንት ሁለት ቀን ከምሽቱ ሁለት ሰዓት እስከ አራት ሰዓት ነው።
ከስንት ሰዓት?
ከምሽቱ ሁለት ሰዓት እስከ አራት ሰዓት ባለው ጊዜ እሺ፣ ውስጥ ነው የምትማሩት።
እሺ፣ አጠቃላይ የምትማሩት ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው። ሀያው ደግሞ አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ብር ነው።
አዎ
okay። እሺ፣ ስለዚህ ለመመዝገብ ምን እንደሚያስፈልገው የት ነው የም- እ፣ ለመመዝገብ ከፈለጉ አሁን ኦንላይን መመዝገብ ይችላሉ።
ኦንላይን ገብተን?
አይ እኔ እኔ አሁን ልመዘግበው ትችላለሁ።
እሺ፣ ሌላ እ፣ አማራጭ?
ሌላ ያው የለም እ፣ እሺ፣ ወይ ቦሌ መምጣት ይችላሉ። ቦሌ office ም በአካል መምጣት ይችላሉ።
እዛ በአካልም ይቻላል።
ይቻላል።
እሺ፣ thank እሺ መልካም you።
ቀን።